ሄሎ ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አቤት
ካርድ የአበባ ካርድ አገባለሁ ብዬ ነበርኩት መባል እንዲህ ይላል።
ምን አልከኝ?
ካርድ ማግኘት እንዲህ ብሎኛል።
ካርድ ለመሙላት እምቢ ብሎኝ ነው
አዎ
ማለት አልገባኝም። አባ ይሄ ቤስት ቤት ነው።
እም?
ይሄ ቤስት ቤት ነው እኮ።
ቤተሰቤ ይሄ ቤስት ቤት ነው።
ካርድ አገባለሁ አሞላለሁ ባኬት እሰራለሁ ብዬ ነበር
ወደ ወዴት ነው የምትሞላው?
ወደ ሲም
ወደዚህ ማለት ወደ ቤስት ቤት ነው።
እም?
ወደ ቤስት ቤት ነው ወይስ ወዴት ነው?
አዎ ሄሎ
ሄሎ አቤት እየሰማ ነኝ።
ወደ ቤስት ቤት ነው ወይስ ወዴት ነው?
ወደ ቤት ነው እም?
ሄ- ሄሎ
አቤት እየሰማ- ምንድን ነው የፈለግከው ወንድም?
ካርድ አሞላለሁ ብዬ ነበርኩት እሺ ሴም- ሴሙ ካርድ መቀበል እንዲህ ብሎ
ይሄ እኮ ቤስት ቤት ነው አባ፣ ምንም አያገናኘውም ከኛ ጋር።
እሺ የሴት ልጅ አለ ይደው- አዎ